ፒርስ አቤ ነኝ። ፒርስ አዎ፣ አቤ ነኝ።
ደውዬ ደውዬ ነበረ እና ምንም አላስተካክላችሁም።
ማን ነው ስምህ?
ረመዳን ነኝ።
ረመዳን ለማን ነው ያሳውቀው?
ለመሰረት
ስንት ነው order number ኡ?
ዘጠና ስድስት ሀያ
እም?
ዘጠና ስድስት ሀያ
ዘጠና ስድስት ሀያ ለመሰረት ነው የነገርካት?
አ
check አደርግልሃለሁ። እሺ እነግርልሃለሁ።
አ እኮ customer ያለችው ቀጨኔ መድኃኒዓለም የት ነው ያለችው?
ቀጨኔ መድኃኒዓለም እዚህ ላይ የሚለው ግን ሽሮ ሜዳ ጤና ጣቢያ ነው።
እም፣ ቀጨኔ መድኃኒዓለም። okay፣ እሺ። እ፣ location እያስተካከለች ነው፣ ታስ- እየጠየቀች ነው፣ ታስተካክልልሃለች።